ነው የምንታዘዝ።
ሄሎ ሄሎ ውዬ
ሀያ ስድስት ሰላሳ ሁለት ሀያ ስድስት ሰላሳ ሁለት ሆኖ ነበር።
እዛ ባዙ ጊዜ አስወጣላለሁ ብላኝ ስራት አላወጣችም። ማን ነበር?
ለማን ነው?
ሀብታሙ ማነው? ሀብታሙ አ፣ ኬት ነው?
ከኮኩ
አይ፣
አራጅስ ታደርጉ ፒዛ ምናምን እኮ ነው አስወጡልኝ ብለህ ነበረ።
አዎ
እሷ ናት ያወራቸው እና ይወጣለታል።
የሆነ ወደ ገርጂ እየሄድኩኝ ነው።
ሀብታሙ ይወጣል። ሀብታሙ አረ አሁኑ ነው እንጂ ይሄ እኮ ሀብታሙ
አቤት ሀብታሙ ሀያ ስድስት ሰላሳ ሁለት ፒዛ ባግ የለኝም ነው የምትለኝ?
እኮ ብዬ አሳውቄት ነበር።
ፒዛ bag የለም ያወቅከኝ ለእኔ አይደለም ያሳወቅከኝ።
አንቺ ትሁን ማን?
አይ ሀብታሙ መልስልኝ። አዎ፣ ጥያቄ ማለት ነው ፒዛ bag የለኝም ብለህ ነው ሀብቴ?
አዎ
አንተ ምን እንደሆነ አይተዋል?
ምንም
ይሄኛው ሀያ ስድስት የኮኮ?
ሰላሳ ሁለት እኮ ሶስት አቮካዶ shake ነው ፒዛ አይደለም።
ኧረ ፒዛ ነበረው።
ይኸውልህ ሶስት አቮካዶ shake ነው እኔ የሚያሳየኝ። ሰባ አምስት ሀያ ስድስት ሰላሳ ሁለት ይህ ኮኮ ተደረገ።
ኮምቦሌ ዓለም አሁን- ሲኒማ መሄድ ሶስት አቮካዶ አሁን shake ነው የሚያሳየኝ።
አሁን edit የተደረ- የተደረገው ፒዛ ነበረው አይ አቮካዶ ነው ፒዛ አይደለም።
እና እኔ እንዴት ልስራው? ገርጂ እየሄድኩኝ ነው።
በሀያ ስድስት ደቂቃ ሌላ order ይዘሃል?
ገርጂ የሚሄድ ሁለት order ይዛል።
order number ኦቹ ንገረኝ። እ?
ሀያ ስድስት ሀያ ስምንት እና ሀያ አምስት የቆነ ዘጠኝ
ሀያ ስድስት ሀያ ስምንት እና
ሀያ አምስት ዘጠና ዘጠኝ ሀያ አምስት ዘጠና ዘጠኝ እስኪ ከፍትልኝ ትንሽ ታገሰኝ።
እሺ እረፍ።
ኪቢ ገብሪ ከቤላቸው ገብሪ ሄሎ ሀብታሙ አንዴ ጠብቀኝ እሺ እያየችው ነው።
እሺ ኧረ ወይኔ በእናትህ
እኮ ግን ሀብታሙ ወይ
ቆይ አንዴ፣ እሺ ጠብቅ አንዴ። ፌቪ ይወጣል። እሺ ሀብታሙ ወይ ይሄኛው ይወጣላል፣ ግን በጊዜ አሳውቅ። አክቹዋሊ አንተ ማን አይደለም ያሳውቅሻታል?
አይ ማርያም አንተ ያሳውቃል አሳውቃል። ገብቶኛል። አዎ ችግር የለውም።
እኮ ሲጀምር edit ተደርጎ እኮ ነው ኪሳኮ ነበረ ሲጀምር እሺ እሺ እሺ